ሄሎ ኔላ ሱስማ ወይ ዲቦራ ነኝ። እንዴት አደርሽ?
እግዚአብሔር ይመስገን።
ሰላም ነው? ጂአር ላይ ነው አይደለ የዘጋብሽ?
ያራ እኮ አጣኋት እኮ ሬድ ክሮስ የሚለው ሾፕ ተከፍቷል።
አው
ጋራዥ እና አሰበ ተፈሪ አድሚን የሚሉት።
ጋራዥ ያለው አሰበ ተፈሪ ሬድ ክሮስ አሰበ ተፈሪ በሚለው አዎ
እሺ። እነ ሶስና ቢስቱ ምናምን ያሉበት እ፣ ሾፕ ነው ያለችው።
አዎ አዎ ማን በሚል ስም ነው የተከፈተላት ታዲያ?
ቤቲ ሬድ
የለም እዚህ ላይ አሰበ ተፈሪ ላይ የለችም። ይኸውልሽ ምስራቅ ዕድላዊት ሶስና አየሩስ ምናምን ይልና ቤቲ ሬድ የሚል የለም።
ቤቲ ሬድ ሬድ ማምን ስልሽ ተደርጎ?
ያስተካከለው ባለፈው እ፣ ተስፋዬ ወይ ብሩክ እነሱን የከፈቱላት ከሁለት አንዱ እሺ አሰበ ተፈሪ የሚለው ላይ የለም። በሌላ ስም ቤተልሔም የሚል አለ፣ ግን የእሷ ዩዘር አይደለም ደግሞ እኮ አዎ እዛ ላይ ያለው።
ቤቴልሄም ቤቴልሄም አዎ ዩዘሩ ግን አንቺ የእንትን እዛ ላይ ላኩልሽ አይደለም ይኸውልሽ ማን መሰለሽ የሚለው የእሷ እ።
ኦኬ። እስኪ ይሄኛውን ቤት ሁለት ነው ያለው ይሄኛውን ቤተልሔም ሊያ
ራሷ ናት ከታችኛው ሱቅ ነው ወደ ላይኛው ሱቅ የመጣችው ከጋራጅ ሰፈር በ- ኦኬ፣ ስሟ ብቻ ተቀይሮ በራሱ ዩዘር ኦኬ። አዎ አገኘሁት። እሺ አገኘሽ?
አግኝቼዋለሁ። አዎ እሺ enable አድርጌልሻለሁ። እሺ አሁን ሞክሪው ትሞክር ሞክሪውና ጻፍልኝ እዛ ላይ ካልሰራ እ?
እ?
በቃ enable አድርጌዋለሁ። ካልሰራልሽ ጻፊልኝ ቴሌግራም
እሺ